ስምንት እናቴ ስሙትን አልወጣሁትም።
ቤት ቤቴ ነው የምልዳው።
ውዞ ወደ ሺህ ብር አድርጌ ነበር አልገባልኝም።
በዚህ ስልክ ነው።
አዎ እሺ አንዴ ጠብቀኝ። hello hello ወደ ቴሌብር account አስራ አንድ ሰባ ዘጠኝ ሰማንያ ሶስት ሰባ ስድስት ነው።
አዎ confirm አድርጌልሃለሁ። ገብቶልሃል? እሺ check አድርገው።
እሺ ሌሎች ይህልኝ እስኪ ዛሬ ያልገባለ የላኩት አስር ሺህም ልኬ ነበር check አድርጊልኝ እሺ እሺ እሺ check ያድርገው። ሁለቱም የላካቸው ሶስቱም የላካቸው አስር ሺህ ብሮች ገብተውልሃል። አንድ ሁለት ሶስት አራት አምስቱ አስር አስር ሺህ ብሮች ዛሬ ዛሬ
አዎ የዛሬ ዛሬ አይደለም የዛሬ ነው።
እ አዎ የዛሬ ሶስቴ ነው መሰለኝ የላከው አይደል?
አዎ አዎ ገብቶልሃል ሶስቱ።
እሺ አመሰግናለሁ።
መልካም